Hello? Hello? A ver.
ሄላ ወዬ ሰላም፣ እንዴት ነው?
እግዚአብሔር ይመስገን ደህና። እንዴት ዋልሽ?
አለን እግዚአብሔር ይመስገን። ስኬት ቴክኖሎጂ ነበረ።
ከየት?
ስኬት ካሽሪ ይበር እሺ፣ ቆይ አንዴ ላገናኝሽ። ሄሎ አቤት፣ ሰላም ነው?
አለን እግዚአብሔር ይመስገን።
ጆርናል ለማውጣት ፈልገን ነበረ።
እሺ፣
እናንተ ጋር ነው የምናመጣው?
አዎ ማሽኑንና ሲዲ እና መሸወጫሽንና ክፍያ transfer ነው። cash አንቀበልም። ስምንት መቶ አምስት ብር ስንት ብር?
ስምንት መቶ አምስት ብር transfer እሺ እና እና መሸወጫ እሺ፣ ስንት ቀን ነው የሚፈጀው እናንተ ጋር እንትተን እንትን ለማለት ጆርናል ለማስወጣት ነው? ወዲያው ወስዳችሁ ወዲያው ተነቦ ይሰጥሻል።
እዛ ሆኜ እሺ፣ እናታ መሰግናለሁ።
እሺ እሺ ማይ